Hello
አቤት።
Hello ንጉሱ ተገናኛችሁ አይደል?
ኧረ አይሰራም፣ አልተገናኘንም።
አስራ ሰባት አስራ ሁለት ነው አይደል ያልከኝ?
አስራ ሰባት አስራ ሁለት
Hello አቤት።
አስራ ሰባት አስራ ሁለት አይደል ያልከኝ?
አስራ ሰባት አስራ ሁለት
አስራ ሰባት አስራ አስራ ሁለት ሁለት አ አ እኮ አንተ አለች ደውልላት።
የኔ ስልክ ደግሞ እያነሳችልኝ አይደለም።
እስቲ ሞክር አሁን አንስታለች ይችላሉ። አሁን ሞክርና ካላነሳች ድጋሚ
እሺ